ጤና ይስጥልኝ ድምፁ
አብሮ እንዴት ነሽ?
እግዚአብሔር ይመስገን።
በዚህ ወርም ትምህርት አለ እንዴ? ልሻ ትምህርት የለም። ክረምት ውስጥ ትምህርት የለንም። ግን ዩቲዩብ ላይ የሚለቀቁ ኮርሶች ስላሉ ማየት ይችላሉ። ዶን ክረምት ዩቲዩብ ላይ ላይ የለም?
ክረምት ላይ ትምህርት የለም። አዎ ከመስከረም በኋላ ነው።
okay ዩቲዩብ ላይ ነው ኮርሶች የሚለቀቁት?
ክረምት ላይ ወጌሻ ከዚህ በፊት ለሶስት ወር ይሰጥ የነበረው መለቀቅ ስለጀመረ እዛ ላይ ማየት ይችላሉ።
አመሰግናለሁ።
እሺ